hello ሰላም ጤና ይስጥልኝ። ዶንኪ ቲዩብ ነው።
አዎ ሰላም ነዎት። እንዴት ነዎት?
እግዚአብሔር ይመስገን። እንዴት ዋሉ?
ደህና እግዚአብሔር ይመስገን። የአንድ የአንድ ሰው ህይወት ለመመዝገብ ነበር ነው።
እሺ ይቻላል። እንመዝግበውትና ወረፋ ሲደርሰውት እንደውልሎታለን።
ደስ ይለኛል። እሺ ችግር የለውም።
እሺ ማን ልበል ስሞትን?
ተስፋ ሚካኤል ይባላል። ተስፋ ሚካኤል እሺ ተስፋ ሚካኤል ማን?
አዳም ያው የወጌሻ ስልጠና መስጅ ያለው
ተስፋ ሚካኤል አዳነ አደም አደም ነው።
አደም እሺ አዎ፣ የወጌሻ ስልጠናውን አሁን የአሁኑ ዙር ነኝ።
አራተኛ ዙር አራተኛ ዙር ነኝ።
እሺ ስልክ ቁጥሮት ነኝ ገሩ
ዜሮ ዘጠኝ ሰላሳ አንድ ሰላሳ አንድ አስራ አምስት አስራ አምስት ሀያ ሰባት አስራ ሶስት ሀያ ሰባት አስራ ሶስት አዎ አዎ እሺ የት አካባቢ ነው አድራሻዎት?
አዲስ አበባ ነው። ኮተቤ ካራ
እሺ እሺ እናመሰግናለን። እንደውልልታለን።
እሺ፣ አመሰግናለሁ።
እሺ መልካም ጊዜ ይሁንልዎት።